ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን እንዴት አደሩ?
እንዴት አደራችሁ? ትኬቱን እንዴት ነው ማግኘት የምችለው?
ናዚ ትኬቱን የነገ show እንዴት ነው ማግኘት stand-up የምችለው?
ኮሜዲውን ያ ኦንላይን ተመዝግበው ነው? ይቅርታ አልተመዘገብኩም።
ኦንላይን መመዝገብ ይቻላል። account አችን እዛ ላይ ስላለ ደረሰኝ ከፈለጉ ደግሞ አበሩ ስልጣ አራት ሶስት ሰባትም አለን። ኢንተርፖል የት የት የት የት
ደንበል ፊት ለፊት አበሩ ስልጣ እና ለ- ለ- ምን ፊት ለፊት
ደንበል ፊት ለፊት
sorry አልተሰማኝም።
አሁንስ
ምን ፊት ለፊት ደንበል ፊት ለፊት አበሩ ስልጣ አራት መቶ ሰባት
okay፣ እዛ ግ- yeah ትኬቱ ከፈለጉም እዛ ከሚቀርቦት ደግሞ ከሆነ ኢንተርኮንቲኔንታልም አለን።
ኦ ኢንተርኮንቲኔንታል ይቀርበኛል። ያ በቃ ኢንተርኮንቲኔንታል ይችላል።
እሺ፣ price ስንት ነው?
መደበኛ አራት መቶ VIP አንድ ሺህ ብር እሺ፣ ቦታ አለ አይደለ?
አለ። አዎ እሺ፣ thank you።
እሺ hello